ጤና ይስጥልኝ ሁሉ ስፖርት ቤት እኮ ምን ልርዳዎት?
እንትን አልታረመም። ትላንትና ቆርጬ ነበር ነው።
እሺ ምንድን ነው ጨዋታው?
እንትን Nations League እነ ጀርመን ምናምን የጀርመኑ የጀ- አምስት ጨዋታ ነው አልታረመም እስካሁን።
የጀርመን ነው አንድ አምስት ጨዋታ አምስት ጨዋታ እኮ የምን የምን ነው?
ንገርስ ጨዋታው እም
እሺ ቆይ አልያዝኩም በቃ እነ ዩክሬን የትናንት ማታ ነው check- ጨዋታው?
አዎ የትላንትና ነው እሺ እሺ